ጤና ይስጥልኝ እንደ ሀና እባላለሁ ምን ልርዳችሁ?
አብሮት እኔ መሰረት እባላለሁ።
እሺ
ትክክል መቀጠል ፈልግ
እሺ መሰረት የአባትዎ ስም?
ታደሰ
እሺ እድሜዎት?
ሰላሳ ሶስት እድሜዎት ስንት ነው?
እድሜ ሰላሳ ሶስት
እሺ መኖሪያ አድራሻዎ?
ቦሌ ሚካኤል
እሺ አሁን በደወሉ ስልክ ቁጥር ይገኛሉ ወይስ ሌላ ስልክ ልያዝ?
አዎ በዚሁ ነው የሚገኘው።
እሺ መስራት የሚችሏቸው የስራ ዘርፎች?
እ፣ በተለኛ እኔ የምፈልገው የልምዴ ሼፍ ነው እሺ የፍረዳ
ረዳት ሼፍ።
አ በሙያው የምን ያህል ጊዜ ልምድ አለዎት?
መ- ሁለት አመት እና ከሁለት አመት በላይ
ሁለት አመት እና ከሁለት አመት በላይ ነው ያሉኝ?
አ
እሺ ስለ ጉዳይ መረጃ ከየት ሰሙ?
ሰው ነው የነገረኝ።
እሺ ሙሉ መረጃዎትን ተቀብያለሁ። ባለሙያዎች የምናስተናግደው ማክሰኞ ወይ ሐሙስ ጠዋት ሁለት ተኩል ላይ ስለሆነ ለመች ቀን ቀጠሮ ሊያዝልዎት?
እ፣ ማክሰኞ
እሺ ቀጠሮ ይዤልዎታለሁ። ከቀጠሮ ቀን ቀደም ብለን ደውለን የምናስታውሶትና አድራሻችን የምንልክሎት ይሆናል።
እሺ እሺ መልካም ቀን